የልቤን ሁሉ ነግራት እንዴት ልቻለው ስለያ ሰው ሁሉ ሰምቶት መውደዴ አገር አውቆብኝ ማፍቀሬ የልቤን ሁሉ ነግራት እንዴት ልቻለው ስለያት የእውነተኛ ፍቅር መድረሻ ክልሉ መድረሻ ክልሉን አጠገብ ሲገኝ ነው መውደድ ከና ካሉ መውደድ ከና ካሉ ናፍቆት የሚሰማው ጧት ማታ ያደረ ጧት ማታ ያደረ ለወደደ ሰው ነው ካንጀት ላፈቀረ ካንጀት ላፈቀረ ባንቺ እንደማልጨክን ልቤ የገመተኝ ልቤ የገመተኝ ካንቺ መለየቱን ካንቺ መለየቱን ካንቺ መለየቱን መወሰን አቃተኝ ሰው ሁሉ ሰምቶት መውደዴ ሀገር አውቆብኝ ማፍቀሬ የልቤን ሁሉ ነግራት እንዴት ልቻለው ስለያት በአጥር በግድግዳው ስሟ ይነበባል ስሟ ይነበባል እሷ ስትጠራ ልቤ ይበተናል ልቤ ይበተናል ጓዝሽ ተጠቅልሎ ሄደሽ ተሰናብተሽ ሄደሽ ተሰናብተሽ ምን ቀረሽ ከሆዴ አላለቅሽም ወጥተሽ አላለቅሽም ወጥተሽ ተሰናብተሽኛል አንቺን ሸኝቻለሁ አንቺን ሸኝቻለሁ የልቤን እንግዳ የልቤን እንግዳ የልቤን እንግዳ ፍቅርሽን ይዣለሁ ሰው ሁሉ ሰምቶት መውደዴ አገር አውቆቤ ማፍቀሬ የልቤን ሁሉ ነግራት እንዴት ልቻለው ስለያ ሰው ሁሉ ሰምቶት መውደዴ አገር አውቆቤ ማፍቀሬ የልቤን ሁሉ ነግራት እንዴት ልቻለው ስለያት አይ ዋሳ መገና ዋሳ መገና ዋሳ መገና ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና ምነው አልሰማለች ብታራ ብታራ አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና ምነው አልሰማለች ብታራ ብታራ አገሯ ዋሳ መገና አለጠፋ ጠፋ የልቤ ላይ እሳት አንቺም እንደመጥፋት እኔም እንደመርሳት ከእንግዲህ ወዲያ እኔ ሰው አልወድም በበረደው ልቤ እሳት አላነድም አለጠፋ ጠፋ የልቤ ላይ እሳት አንቺም እንደመጥፋት እኔም እንደመርሳት ከእንግዲህ ወዲያ እኔ ሰው አልወድም በበረደው ልቤ እሳት አላነድም አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና አገሯ ዋሳ መገና ምነው አልሰማለች ብጣራ ብጣራ አገሯ ዋሳ መገና ቤሳሜላች ይዘሽ ከሆዴ ገብተሽ ኧረ ተይ አንጀቴን ትቆርጪዋለሽ ሰራሻሉ ትልቅ አዳራሽ አሞራሽ እኔ ነኝ የቤትሽ አፍራሽ ቤት ሳበላድዘሽ ከሆዴ ገብተሽ ኧረ ተይ አንጀቴን ትቆርጪዋለሽ ቤት አሰራሻሉ ትልቅ አዳራሽ አሞራሽ እኔ ነኝ የቤትሽ አፍራሽ ዋሳ መገና ዋሳ መገና ዋሳ ናገሯ ዋሳ አገሯ